hello ጤና ይስጥልን ጉዳይ ሀና እባላለሁ። እባክዎ ልርዳዎ?
አብሮ ይስጠለን ለመመዝገብ ፈልጌ ነበር።
እሺ ሙሉ ስሞትን ይንገሩኝ።
አማረ
አናልኝ hello
አማረ አማረ አማረ የአባቶት ስም
ካሳሁን
እድሜዎት ስንት ነው?
ሀያ አንድ
እሺ መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ።
ልምድ ምሳሌ የምን የምን ያለ እኛ ጋራ ሁሉም አይነት የስራ ዘርፍ አለ። እርስዎ መስራት የሚያስቡትን ስራና ልምዶትን ይንገሩኝ።
እሱ መጥቼ ነው አምሰራ
አ- እኛ አንቀጥርም፣ ቀጣሪዎች አይደለንም። ስራና ሰራተኛ የሚያገናኝ የሞባይል መተግበሪያ አለን። መጥተው ይመዘገባሉ። በእርሶ በተመዘገቡበት ቀጣሪ ሲገኝ እናገናኙታለን። የት አካባቢ ነው የሚኖሩት እርሶ?
ጎፋ ጎፋ። hello አማረ